ሄሎ ሰላም ጤና ሄሎ።
ይስጥልን በኃይሉ አብሮ ይስጥልኝ።
ከ WePlus ነበር የምደውለው የእኛን application አውርዳህ ነበር?
አዎ፣ እሺ ለአሽከርካሪነት ነው ለተጠቃሚነት ነበር?
ለተጠቃሚነት እሺ እርስ የተመዘገቡት አሽከርካሪዎቻችንና አገልግሎት ሰጪዎቻችን የሚመዘገቡበት ላይ ስለሆነ ነው ግር ያሉት። WePlus እሺ።
solution user የምትላለች ለተጠቃሚዎች በግልጽ okay።
register ሲያደርጉ ከአርባ እህ።
በላይ አገልግሎቶቻችን ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ እህ።
የምታደርጓን referral code እዛ ላይ ማግኘት ይችላሉ። WePlus solution user ትባላለች።
እሺ፣ እሺ አመሰግናለሁ። መልካም የስራ ቀን።
አሜን አሜን።